hello
ጤና ይስጥልን ብስቤት
መልሼ ደውዬ
እሺ ምን ነበር
voucher ኮድ የሚለው ይመጣልኝ ግን ሳስገባው እምቢ ይለኛል። ልንገርሽ ወይ ኮዱን አይ ኮዱ ለእኔ ሳይሆን ካፒታል ምናምን መጨረሻ ላይ ያለችዋ ዜሮ ነው O አድርገን ያስገባው አ- አ- አ- መጨረሻ ላይ እ፣ ቁጥር ዜሮ ነው O የሚል አለ
ዜሮ O ነው ዜሮ ሀያ ነው የሚለው አንተ ምን አድርገን ያስገባው ዜሮ ነው O አድርገህ
ዜሮ ነው ብዬ ያስገባሁት እስቲ O ብለህ ሞክረው ኦ እም። ወደ ራስህ deposit ማድረግ